ጤና ይስጥልኝ ቢጫ ኢትዮጵያ በጣሮ ነኝ እባክዎ
እሺ ማሽን ተበላሽቶ ነው ሁለት ዜሮ ስልሳ ሰባት
ሁለት ዜሮ ስልሳ ሰባት ሀምሳ ዘጠኝ ሀምሳ ዘጠኝ አርባ ሁለት ሰላሳ ሶስት አርባ ሁለት ሰላሳ ሶስት ነው ያሉኝ።
አዎ እሺ ትንሽ ጠብቁ። ወንዴ እ፣ ስጋ ቤት አዎ አዎ
እሺ። ደንበኛችን ሙሉ ስሞት ማልበስ
ወንዶሰን
ወንዶ ሰማ
ወንደሰን አሰግድ በ-
እሺ። ስልክ ቁጥር አሁን የደወልኩት ልክ ነው።
ይቻላል።
እሺ። የድራፍት ማሽን ነው የተበላሸበት።
ገመዱ ከኦክሲጅን ጋር የሚያገናኘው ገመድ የለም እሺ።
ተበታለች እና እህ።
ኦክሲጅኑ ጋር ትንሽ ሊኬጅ እየፈጠረብን ነው። ብቻ
ኦክሲጅኑ ጋር ማለት ሰዓቱ ጋር ነው ወይስ እ፣ በርሜሉ ጋር? በርሜሉ ጋር የሚገናኝበት ጋር ነው ወይስ ሰዓቱ ጋር ነው?
ከበርሜሉ ወደ እንትኑ ወደ ሰዓ- ሰዓቱ ጋር ነው። ሰዓቱ ጋር ያለችው ገመድ
እሺ ደንበኛችን እ፣ ጥያቄዎትን እ፣ ወደ ጥገና ባለሙያዎች ያስተላልፋለሁ። የሚም- የሚገኙበት ቦታ የት ነው?
ቦተራ ኮንዶሚኒየም
እሺ ደንበኛችን ጥያቄዎትን ወደ ጥገና ባለሙያዎች ያስተላልፋለሁ። ሌላ ምረዳውት ነገር አለ?
ቶሎ ጥሪያቸው። በቃ ሌላ ምንም አስረጅኝም። ቶሎ ብቻ ልልኝ።
እሺ ስለደወሉ እናመሰግናለን። አገልግሎት ያለሉትን ሀሳብ መስልክ ከሚሰሙት ማለት ስምጥልኝ መስቀል